ጤና ይስጥልኝ ቻፓ
በሁሉ ስፖርት ላይ ወደ ቻፓ deposit አድርጌ ነበረ ብር።
እሺ ስልክ ቁጥር ልስጦት፣ በዛ ቁጥር ይላኩልን። ስልክ ቁጥር ልስጦት እና በዛ ቁጥር ይላኩልን ምኑን
message ኡን፣ የደረሱትን transaction message።
የለም message አልደረሰኝም። አሁን ተልኳል እንዴ?
ወይም ከሲቢ ብር አልተላከለውት።
ኦኬ ለቸክራርገው እና በሱ ይልኩልናል።
እሺ ዜሮ ዘጠኝ እሺ ዜሮ ኔትወርክ ክራውድ ዜሮ ዘጠኝ ሀያ ነው
ዜሮ ዘጠኝ ስልሳ እሺ
ሰባ ሁለት
ሁለት እሺ
አርባ ሁለት
አርባ ሁ-
ሰባ ሁለት የመጨረሻው ሰባ ሁለት አዎ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት አዎ፣ በሱ በዚህ ቁጥር ዘርፍ ቴሌግራም ላይ ይላኩልን። ቴሌግራም
እኔ ቴ- ምንድን ነው ብዬ አላወቅኩትኝ ሰርጆ ነበር ቴክስት ሜሴጅ
ትራንዛክሽን የደረሱትን መቁረጡን የሚያረጋግጠውን ሜሴጅ ከባሉትን እሱ ቴሌ ነው።
እኮ ቴሌ ላይ ቼክ አደረኩ ቴሌ ዘጠኝ መቶ ሀያ ሰባት ደውዬ ወደ ዛሬ ዲፖዚት ያደረከው
እኮ እሱ እንደሚጠበት ሜሴጅ ልኮሎታላ ወደ ቻፓ ገቢ አድርገዋል የሚል ሜሴጅ
የለም አልመጣልኝም እሱ ሜሴጅ እሱን ከ- ከመቶ ሀያ ሰባት ያስልኩ መጀመሪያ አልመጣ- ከማን ከመቶ ሀያ ሰባት ሜሴጁን ላስረክ ሀያ ሰባት ላይ ደውሎ ሜሴጁን ሪፍራንስ ሜሴጁን ብሎ ያስልኩ
እሺ ታንክ